ጤና ይስጥልኝ። ሁሉ ስፖርት ነው ባኮ የሚለዳው
ጤና ይስጥልኝ።
አብሮ ይስጥልኝ።
በ- በዚህ ስልክ ገንዘብ ወጪ አድርጌ ነበር ያሸነፍኩት እሺ እና ቴሌግራም እንትኑ አዎ በተለይ ብር እስካን አላረግኩትና አላደረግኩትም እና ከዝውውር ገንዘብ ወደ ታሪክ ላይ እኮ ነው የሚልኩት ፎቶ አንስተው
አዎ እና እንትኑ ቆይቼ ሲገባኝ scan ሳደርገው እንትን አለኝ እ፣ ጊዜው አልፏል አለኝ እና አሁን pending የሚል ነው ያለ እዛውም እሱን ወደ ፎቶ ያንሱና ቴሌግራም በቴሌግራም ይላኩ።
እ፣ ምንድን ነው ምኑ አንስቼ pending አለ ያሉት አለ አይደለ? እሱን ፎቶ አንስተው አዎ በቴሌግራም ይላኩልን።
እሺ እሺ ቁጥር አመሰግናለሁ ያዙኝ እኔ ቴሌግራም
እሺ ዜሮ ዘጠኝ ሰባ ስምንት
እስቲ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
እሺ አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ዜሮ ስድስት ስድስት አዎ።
በቃ ያ እንትኑ scan screenshot ያደረኩት ነው የምልከው አዎ
እሺ